ሄሎ
ሄሎ ጤና ይስጥልን።
አብሮ ይስጥልን።
እሺ የሆነ ትኬት አልበራ ብሎኝ።
እሺ cashier code ዋን ትነግረኛለህ? check ላድርግልህ።
እሺ አስራ ሁለት ሰማንያ ስድስት
እሺ አስራ ሁለት ሰማንያ ስድስት አስራ ሁለት ነው አስራ ሁለት አስራ ሰማንያ ሁለት?
ስድስት አዎ ሰማንያ- ሰማንያ ስድስት እሺ
አርባ አንድ ሀያ አራት እሺ
አርባ አንድ ሀያ አራት
OK። አይ lost ነው። እሺ ትኬቱ
እ እ lost ነው ትኬቱ።
lost ነው አዎ
እ አዎ ብዙ በራ ይልቅልህ። አዎ ሶስት እ?
ጨዋታ ሶስት ጨዋታ ወጥቶብሃል። ይልቅልህ።
እ ሌላ አለ?
ሌላ የለም እሺ መልካም